ጤና ይስጥልኝ ቤት
አዎ ሳይድ ሄሎ ሌላው
አዎ ይሰማል እንዴት ነህ አለን እግዚአብሔር ይመስገን ምን ነዳ
ሳይድ ትናንትና ብር ቤት ቤት ሻውቴ ነበር እሺ
ውጭበው አርግቼ ነበር እስካሁን አልገባኝም በ- በተለይ
እስኪ ስልክ ቁጥርን ንገረኝ ቤት ቤት ስልክ ቁጥርን ዜሮ ዘጠኝ ዜሮ አምስት ዜሮ ዘጠኝ ዜሮ አምስት ስልሳ አንድ ሰላሳ ስምንት ስልሳ አንድ ሰላሳ ስምንት አስራ ሶስት አስራ ሶስት አዎ መቼ ነው ያረከው ትናንትና ትናንትና ነበር ትናንትና ትናንትና ማታ ነው እሺ ስንት ብር ነበር ወንድሜ እ፣ አስራ አንድ ሺህ አስራ አንድ ሺህ ብር አዎ
እሺ አሳልፍ ይላለው ከተወሰነ ደቂቃ ወዳዛዝከው ቴሌብር account ይገባላል እሺ
እሺ በቴሌብር account ይገባልኛል አዎ ይገባላል አሳልፍ ይላል እሺ እሺ አመሰግናለሁ ችግር የለም እሺ